ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋጋ በሆነው ባልሆነው የቀር ጭቅጭቃችን አይብዛ። ንትርክ ንዝንዝ ካለ በኑሯችን መካከል ወዳጃችንን ይርቃል፣ ሀብትም ቢሆን ይሸሻል። ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገደና ሰላም ይሁን ለሁላችን። ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው። ለጊዜው ያስደስተን እንጂ ሲረፍን በጤዛ ነው። በየተሰማራበት የሰው ልጅ እንደ ሙያው ነጋዴውም ወደ ንግዱ፣ ገበሬውም ወደ እርሻው ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ተሰማርቶ ውሎ ሰርቶ ተደስቶ ቢኖረው ከመተዛዘን በስተቀር መጨቃጨቅ ሳይኖር ነው። ሰላምና መፈቃቀር ከጠፉ ግን ከኛ ዘንድ ሕይወትም መሪር ይሆናል፣ ኑሮም እንኳ ይወደድ። ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ፍቅር ከኛ እንዳይለየን እንዲቃናለን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ሰላም ይሁን ለሁላችን።